Hello ሰላም ጤና ይስጥልን። ችፕችፕ ጤና ይስጥልኝ። እንደምን ዋልሽ?
እግዚአብሔር ይመስገን ሰላም አለው። complain ነበረኝ እና ለዛሬ እናስተላልፍልሻለን ብላችሁ ነበር። ምን እንደደረሰ ለማወቅ ነው።
OK፣ ለ- የት ነበረ location?
ቦሌ አራብሳ
ትናንት ማታ ተደውሎሉት ነበር።
አዎ፣ ለ order ኡን ለዛሬ ልክልሻለሁ ብላኛለች። ዛሬ ሶስተኛ ቀኑ ነው።
ስልክ ቁጥር ይናገኛል። ይቅርታ።
እሺ፣ ዜሮ ዘጠኝ ስልሳ ስድስት
እሺ፣ ሀያ
ስንት አሉኝ?
ሀያ አራት OK፣ ሀያ አራት አርባ አራት ሰማንያ አምስት ቤት ሪቾ በሚለው የተደረገ አዎ፣ ሽንኩርት አለ አስራ አምስት ኪሎ አዎ፣ ይደርሶታል። ዛሬ ወጥቶሎታል።
እሺ driver ኦች ሲደርሱ ይደውላሉ።
ቁም ሰጪ ሹፌሩ ባለፈው እኔ ይህን እዚህ አልታዘዝኩም ብሎ እንዳይሄድ እባክሽን። እሺ OK፣ መልሼ አንዴ ደውዬ ላሳውቆት። እሺ፣ እሺ እሺ እናመሰግናለን።